ከዓይኖችሽ አለ ተቀዳዶ መውደድ ያስገምታል ሰዎች አንድ በሉ የሎይታና ፍቅር አብረው አይሄዱም። ጫወታሽ ናፈቀ ያስበይ ዘመን የዓይኔ አበባ ነሽ የዓይኔ አበባ ነሽ የዓይኔ አበባ ነሽ የዓይኔ አበባ ነሽ የዓይኔ አበባ ነሽ የዓይኔ አበባ ነሽ ኦሆሆ የዓይኔ አበባ ነሽ ኦሆ የምወደሽ ኦሆ የዘወትር መንገዴ ኦሆ የማረሳሽ ኦሆ አዚመ ዋ ደንዛሽ ኦሆ ፍቅር ያልታወቀ